ጥያቄ ማስተላለፍ ይችላል? ሰላም ነው።
ሶማሌ በጅረታ ሶማለኛ
ሶማልኛ አንችልም። በቴሌግራም ከጻፉልን translate እያደረግን መነ- መግባባት እንችላለን። ቴሌግራም ቁጥራችን አሉት?
አለ
እሺ ይጻፉልንና በሶማሌኛ ሪስፖንድ እናደርጋለን። በእንግሊዝኛ ወይ